ጤና ይስጥልኝ ሄለን ቪዛ ጊዜ ነኝ። እባክዎ ትምህርታዊ የጉዞ መረጃ ልስጥዎ? ጤና ይስጥልኝ። ምን አሉኝ? ጥሪ ማሳመሪያ ደንበኛችን የደወሉት ወደ ሄሎ ቪዛ ነው። እኛ ስለ ጉዞ መረጃ ነው የምንሰጡት። ምን አሉኝ? የት ሀገር መረጃ ልስጦት? ይሰማል ደንበኛችን? ትንሽ ያሉበት ቦታ ጫጫታ ነው። የት